ያላሰብኩሽ እንደሆን ምናሴ በትናጋዬ ይጣበቅ ከደስታዬ ሁሉ በላይ ኢትዮጵያ ሆይ ከፍ ከፍ ባላደርግሽ አቤቱ ፈጣሪያችን በኢትዮጵያ ቀን የጠላቷን ልጆች አስብ አፍርሷት አፍርሷት እስከ መሰረቷ ድረስ አፍርሷት ያሏትን አንቺ የተፈታሽ የጠላታችን ልጅ ያደረግሽብን ብድራት የሚመልስልሽ አምላካችን